ሄሎ
አሎ ሰላም ጤና ይስጥልን ቤት ቤት አዎ ሲስተር ሰላም ነሽ?
አለን ምን ነበረ?
ለመስት ቤቱ ዲቦስ ብር ስልሳ ብር ዲቦስ ነበር እና እስካሁን አልገባም። እየጠበቀ ነው። እስከ ትናንትና ይደውል ነበር።
ምን አልከኝ?
በስት ቤት ዲቦስ ነበር ስልሳ ብር ዲቦስ አድርገ ነበር ለመጫወት እና እስካሁን አልገባም።
እሺ ስንት ብር ነበር?
ስልሳ ብር ስልሳ ብር እሱ ብር እሱ ስልክ አይደለም ሌላ ስልክ ነው ግን እሺ ይደውል አድርገው።
ይንገሩኝ።
ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ አርባ ሰባት
ዜሮ ዘጠኝ ሀያ ዘጠኝ አርባ ሰባት ስልሳ አራት ስልሳ አራት አርባ ዘጠኝ አርባ ዘጠኝ አዎ እየጠበቀ ነበረ እስካሁን ትናንትና ትናንትና ትናንትና ያዘዙት ይደውል ነበር አዎ ትናንትና ዲቦስ ነበረ ስልሳ ብር በስ ቤቱ እስካሁን አልመጣም
ኦኬ እሺ ቼክ ላድርግሎት አንዴ
ስለቼ ቀረቡ እስካሁን እየጠበቀ ነው ወንድም ኪራ ነው ሳይና ወንድም ኪራ ነው